hello ጤና ይስጥልን ይስሐቅ ነኝ ከቤስት ፒስ ምንድን ነው?
አብሮ ይስጥልኝ የሆነ አላበራልኝ ብሎ ነው። እስኪ አንዴ ምንድን ነው አላበራ ያሉት?
cashier code ኡ ልንገርህ እና ይለኛል።
cashier code ኡ ንገረኝ አንዴ።
እሺ አስራ ሶስት አስራ ሶስት ሀምሳ አንድ ሀምሳ አንድ ስልሳ አንድ ስልሳ አንድ ሰማንያ ዘጠኝ ሰማንያ ዘጠኝ okay ይሄ lost ነው የሚያሳየኝ እዚህ ላይ እሺ አምስት lost አሏት
ነው። እሺ ሌላ አለ ደግሞ እስኪ ይሄን ይልኝ።
እሺ
አስራ ሶስት አስራ ሶስት ሀምሳ ሁለት ሀምሳ ሁለት አስራ ሰባት አስራ ሰባት ስልሳ አምስት ስልሳ አምስት okay ይህም already ሁለት lost አለው
ሁለት አለው አዎ እና አንድ ደግሞ እየተራዘመ ጨዋታ አለ።
አመሰግናለሁ።